Hello ሰላም ጤና ይስጥልኝ።
ጤና ይስጥልን የኔ እመቤት።
አብሮ ይስጥልን ዶንኪ ቲዩብ ነው።
አዎ አውቄያለሁኝ። መረጃ ለማግኘት ፈልጌ ነበረ።
የምን ስራ ስራ እንዳለና ማንኛውም ስራ እንዳለ መረጃ ሰምቼ ነበረ እና ለአንዲት ለተቸገረች እናት ጥቆማ ለማቅረብ ፈልጌ ነው።
እሺ ስራ ከሆነ ማስታወቂያውን ያዩበት ላይ ዩቲዩብ ላይ link አለ። በዛ link apply አድርጉ።
እ- እንጂ በአካል መጥቶ መመዝገብ ምናምን የለም።
በአካል መምጣት አይጠበቅባችሁም። ምዝገባ ብቻ ስለሆነ እዛ ላይ ዶንኪ ቲዩብ ላይ ገብተው አሁን ትናንት የተለቀቀ ቪዲዮ ስለሆነ አዎ፣ check ያድርጉትና link ኡ ላይ apply አድርጉ።
እሺ አመሰግናለሁ።
እሺ እናመሰግናለን።